hello ጤና ይስጥልኝ። ጎብቲው ነው የምንወደው።
ሰላም መመስገን ፈልጌ ነበር። አላለፈማ
አላለፈም፣ ገና እየዘገብን ነው ያለ ነው። ስምንትም አለበት።
ህሊና ባል ህሊና ህሊና ማን ህሊና መንግስት እ?
እሺ፣ ስልክ ቁጥር ይነግሩኛል። 09 09 ስልክ ቁጥር ይነግሩኛል።
አዎ የነገርኩሽ ዜሮ ዘጠኝ አስራ አራት እሺ፣ አስራ አራት ድጋሜ እሺ፣ ሀምሳ አራት ዜሮ ሶስት
54 ዜሮ ሶስት
የት አካባቢ ናት?
እ፣ ቆይ okay፣ በኦንላይን ነው አካል መማር የፈለጉት?
በአካል ኦኬ፣ እሺ። ማስታወቂያውን ኬት አይተውት ነው?
TikTok ላይ ነው ያየሁት።
ምን- ምን ላይ?
TikTok ላይ okay፣ እሺ። እሺ፣ ኮርሱ የሶስት ወር ኮርስ ነው። በሳምንት ሶስት ቀን ነው የምንሰጠው። ሰኞ፣ ሮብ፣ አርብ ከ11 ሰዓት ተኩል እስከ አንድ ሰዓት ተኩል አያት አካባቢ ተስፉ ሲኒማ ላይ ነው ኮርሱን የምንሰጠው።
okay፣ እሺ እየሰሙኝ ነው። የሶስት ወር ኮርስ ነው። ወር ከ15 ቀን class attend የምታደርጉበት ነው። 15 ቀን በተማራችሁት መሰረት assignment ቪዲዮ የምትሰሩበት ጊዜ ነው። ቀሪው ጊዜ ደግሞ የመመረቂያ ቪዲዮዎችን ሰርታችሁ የምትቀርስ ፕሮግራም የሚኖረው በአጠቃላይ ሶስት ወር ነው የሚፈጀው። ሀያ credit hour አለ። credit hour ሰባት መቶ ሀምሳ ብር ነው።
እሺ ሰላም እየሰሙኝ ነው። በአጠቃላይ በብር 15 ሺህ ብር ማለት ነው። እስከ የካቲት 25 ከከፈሉ ግን ልዩ ቅናሽ አለው። ስለዚህ አ- 10 ሺህ ብር ነው ማለት ነው።
እሺ በቃ እመጣለሁ። አሁን የት ነበር ያልኩት?
ትምህርቱን ለመማር ለመፈለጉ
hello hello